ጤና ይስጥልኝ። ሁሉ ስፖርት ነው የምንወዳው።
ቆርጬ ነበርና ትኬት አልመጣልኝም። ማለት ቁጥር እንዴት ነው እንትን የሚለው ስፖርት history ላይ ፈልጉት።
እ ስፖርት history ላይ ገብተው ይፈልጉ።
ስፖርት ምን ሂስትሪ ሂስትሪ እና ኦንላይን ባሸንፍ እንዴት ነው የሚገባልኝ?
ወደ wallet ኦት ይገባል ሲያሸንፉ።
ሲቢዩ
ብሩ ይገባል ወደ ዋሌቶት።
ሲቢዩ ዋሊቱ ጋር
እዛው ላይ አለ አይደል ሁሉ ስፖርት ዋሌት፣ አዎ።
እሱ ላይ ይገባል ከዛስ ከዛ ውጭ ማድረግ ምናምን ይላል። አ ወደዛ ይቻላል። አዎ።
ድረስ አመሰግናለሁ።